ሄሎ ሰላም ጤና ይስጥልኝ ሚስት ቤት
ሶማሊያ ያለ
እ?
በሶማሊያ እናወራለን።
ሶማሊኛው ቴሌግራም ሊያወራን እሺ
እ?
ሶማሊኛው ቴሌ- ቴሌግራም ሊያወራን
ወይም በቃ አንቺም እንትን ላናግርሽ እሺ
እንትን ይህን ticket check አድርጊልኝ እስኪ ምን አልከኝ
ይህን ticket check አድርጊልኝ ምን- ምን check አድርጊልኝ ticket ticket ትኬት አ እሺ እስቲ ንገረኝ cashier code ኡን
BE የ ticket code ነው የምነግርሽ BE እሺ BE
three F እ three F three F
two B እህ two B እህ
D nine እህ four five እህ B seven እ?
ቢ ሴቨን ቢ ሰቨን
and C2, እህ
29, Hmm?
uh, and C12, አዎ
and 98, እሺ
80,
ዋን ኤት ወይ ኦር ኤት eight- ዜሮ eight- eight- eh, eight zero.
ኤት ዜሮ ናይንቲ ኤት ኤት ዜሮ
E- E8, እ?
E8,
ኢ 8,
ኤት ዜሮ ኢ ኤት
uh, 80, E8.
እሺ እሺ አንዴ ቆይ ቆይ አንዴ እሺ ሎድ እያደረገ ነው እሺ እሱ ነው። ገብቶልሻል?
ቆይ አንዴ አባቴ ቆይ load እያደረገ ነው ሁለት match ብቻ ነው ያለው አይደለ አ ሁለት match ብቻ ነው።
ይኸው አሁን ገብቶልሃል እሺ አባቴ check አድርገው አስገብቼልሃለሁ አስገብቼልሃለሁ አሸንፈክ አስገብቼልሃለሁ አ ጨመርሽልኝ?
አዎ አዎ
አ ስንት ነው? አለ አራት መቶ ሁ- አዎ አዎ ሁለት no ሁለት መቶ
አይ ሁለት መቶ አ፣ መቼ ምንድን ነው የተሳሳተው?
ምን አልከኝ ሁለት መቶ አስቀምጬ አራት መቶ መግባት ነበርብኝ እኮ
እ፣ አንድ void match አለው ለዛ ነው እ?
አንድ void match አለው ለዛ ነው void የሆነ match አለው
void ነ- ምን ማለት ነው?
void ማለት የተሰረዘ ማለት ነው የተሰረዘ ጨዋታ አለው
መ- የትኛው ነው የተሰረዘው?
እ፣ ማንቸስተር ዩናይትድ ከአስቶን ቪላ
እ እሱ ተሰርዟል እሺ
እ፣ እንዴት ተሰረዘ ማለት ነው?
አንተ ያልከው ይኸውልህ total እ፣ ሰከንድ ከግማሽ ሰዓት በኋላ ሁለት ጎል እ፣ ሁለት እ፣ ከሁለት ጎል በላይ ይገባል ነበር ያልከው አይደለ
አይ ሁለት corner ይመጣል ብዬ ነው።
አይደለም corner አይደለም ያልከው ይኸው እስቲ በ- check corner ላይ ከ- እኮ ከ second half በኋላ እ፣ ከሜዳ ውጭ ያለው ሁለት እና ከዛ በላይ ያገባል ነው ያልከው አይደለ
ጎል ሳይሆን እኮ እኮ corner ነው።
corner አዎ እኮ corner አ፣ እኮ እንትኑ ደግሞ ሁለት ነው የሆነው ከ ከ halftime ም በኋላ ያለው እ፣ እንትኑ ከ team እ፣ ከሜዳ ውጭ ያለው team two አ።
ማለት ነው ሁለት ነው አ።
ያገባው ለዛ void ነው የሚሆነው እሺ
okay ሶስት